hello
ጤና ይስጥልኝ። ከአሪፍ ቤት ነው የምንደውልዎት። አሁን ተቋርጦ ነበር።
አዎ
እሺ፣ የቴሌ ብር ስሞትን ማን አሉኝ?
ፋሲል
እሺ፣ ያው የሰጡን መረጃ መዝግበናል። አሁን የኛን የቴሌግራም ቁጥር እንስጠዎትና screenshot ይላኩልን።
እሺ ቆይ ቆይ አንዴ ጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት ቆይ አንዴ add አድርገው ቴሌግራም ላይ እሺ
እሺ ቴሌግራም የት አለ ቆይ አንዴ ጠብቂ እየገባሁ እ፣ contact ሲደመር ሁለት ሀምሳ አንድ ዘጠኝ
ዘጠና ሁለት
እሺ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት እሺ
አስራ ሶስት
ሶስት
ዜሮ አንድ
ዜሮ አንድ
ሀምሳ አምስት
ሃምሳ አምስት አድ አሪፍ ፔ
እሺ አመጣሁልዎታል አይደል? እዛ ላይ screenshot ኡን ስምና ስልክ ቁጥሮትን አዎ፣ መጣ።
ማስቀምጦ ይላኩልን።
screenshot ለመላክ
screenshot ኡን ይኸው ልክ ያለው።
ከስምና ከስልክዎት ጋር አብረው ዜሮ ስምንት ወይ አርባ ስድስት ሰባ ስድስት ሰባ ስድስት
እሺ ያችን ልከውታል። እሺ የላኩት ደርሶናል። ለባለሙያዎች እናስተላልፍና ምላሹን እናሳውቀውታለን። ትንሽ ይጠብቁን።
thank you
እሺ፣ ስለደወሉልኝ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስላሉት ሄልዝ ስቴት ያስቀምጡልን። መልካም ምሽት።
እሺ